ሄሎ ሄሎ ወይ ሰላም ዋልሽ እናት? እዚህ ሀረር ነበር የምደውለው
እሺ
እ ቤት ነኝ ቤት ቤት
Agent ነሽ?
ቤት
Hello እ ቤት ቤት
እሺ እ እንትን virtual አልሰራ ብሎኝ ነበረ
ሀረር የት shop ነው?
እ ሀረር ቤት ሞቢል ሀረር ቤት አ እሺ እሺ ቴሌግራም ላይ ጽፈሽልኛል?
እ
ምንድን ነው እንዳይለኝ አልሽኝ?
ቨርቹዋል አልሰራኝ ነው አሊምቴድ ይለኛል አል- አልከፍታለኝ እሺ ኦኬ ቴሌግራም ላይ ጻፊልን አንዴ ምን ልጻፍልኝ
ቨርቹዋል ስራ ብሎ ነው ብለሽ ጻፊልኝና እ እንትን ልበልሽ በሱፐርቫይዘሮቹ ለሰውቅልሽ Virtual ምን አለኝ ብዬ ልጻፍልኝ አ ድምፅሽ ትንሽ ይቆራረጥብኛል ብሎ ነው ብለሽ ጻፊልኝ አንዴ እሺ Virtual አልሰራ ብሎ ነው ብለሽ ጻፊልኝ። እሺ እሺ እሺ
እሺ ቻው